ክፍል ውስጥ ነኝ።
ፍቅር ጳውሎስ ነኝና order አዝዤ አልገባልኝም።
እሺ ንገረኝ፣ order ቁጥሩን ታውቋለህ?
አላውቀውም።
እሺ እያዘዝክበትን ወይም ደግሞ assign ያደረግክበትን ስልክ ቁጥርህን ንገረኝ።
ሰማንያ ዘጠኝ
ሰማንያ ዘጠኝ ሰባ ሁለት
ሰባ ሁለት ዜሮ አራት
ዜሮ አራት
ሰማንያ አንድ
ሰማንያ አንድ አ አ
ሰማንያ አንድ ይሄ አሳይን ያደረግክበት ነው አይደል?
አ አ
እ? እሺ አዎ።
ጠብቀኝ እሺ፣ አንዴ እስኪ ከፍትልኝ ልየው።
እሺ።
እሺ አስገባልሃለሁ። እሺ አግኝቼዋለሁ።
እሺ፣ ተፈጠነ
እሺ